ሰላም ጤና ይስጥልኝ።
አብራችሁልኝ ሰላም አለን እግዚአብሔር ይመስገን።
ድጋፍ ለማግኘት ወይ ሌላው አይሰማም።
አዎ ድምጾች በጣም ርቆኛል።
አሁን
hello hello ወይ
እሺ ይሰማል የኔ ድምፅ?
ድጋፍ ለማግኘት ነበር የደወልኩት።
ይቅርታ አሁን ላይ በጎ አድራጎት ላይ እየሰራን አይደለም። እጃችን ላይ ከአንድ ሺ አምስት መቶ በላይ ግለሰብም ሆነ ተቋም ስለተመዘገበ እነሱን አስተናግደን ማስታወቂያ እናወጣለን። አሁን ላይ ምዝገባ የለንም።
ወይኔ በጣም ችግር ውስጥ ገብቼ ነበረ። በእናትሽ ይቅርታ እንደዛ ማድረግ አንችልም። ከእርስዎ በፊት የተመዘገቡ ከአንድ ሺ አምስት መቶ በላይ ግለሰብም ሆነ ተቋማቶች አሉ።
ማለት ይቆያሉ ትንሽ ምን አለ አዎ ማስታወቂያ እናወጣለን። ጨር- እጃችን ላይ ያለውን ከጨረስን በኋላ ማስታወቂያ እናወጣለን። የዛኔ ይመዘገባሉ። በጣም ይቅርታ።
መሸኔ
እሺ እናመሰግናለን። መልካም